Hello ሰላም Donkey Tube ነው የምልረዳዎት?
Hello ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
የ- የ- ስለ YouTube ለመማር ነበር ፈልጌ።
ስምዎትን አንዴ ይነግሩኛል?
እሺ፣ ሳሙኤል ሳሙኤል ግርማ
ሳሙኤል ግርማ አ
Hello፣ አይሰማም?
ይሰማል ይሰማል።
እሺ፣ ስልክ ቁጥር ይነግሩኛል? አንዴ ዜሮ ዘጠኝ እሺ፣ ዜሮ ዘጠኝ አስራ ሶስት
እሺ፣ ስልሳ አምስት እሺ፣ ዘጠና ስምንት
እሺ፣ ሰላሳ አንድ እሺ።
ዜሮ ዘጠኝ አስራ ሶስት ስልሳ አምስት እየሰማሁ ነው።
ዘጠና ስምንት ሰላሳ አንድ በቃ እኮ ዜሮ ዘጠኝ አስራ ሶስት ስልሳ አምስት ዘጠና ስምንት ሰላሳ አንድ
እሺ።
ይሰማል። እሺ አዎ፣ አሁን ኢንፎርሜሽን አ፣ ይሰማኛል።
አ፣ እሺ፣ እሺ ኮ- የት አካባቢ ኖት?
እኔ ሜክሲኮ
Hello፣ ሜክሲኮ ሜክሲኮ hello hello hello